Hello
Hello ሰላም ጤና ይስጥልኝ።
አለን አለ ምን ነበር?
ስደውለው የደወልኩ ቁጥር አገልግሎት አያወራም ትለኛለች።
ምን ለማድረግ ፈልገው ነው
game ኡን ለመጫወት አሁን ደውል እንዳልሽኝ ማለት ነው።
እኮ ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውለው ካልተመዘገቡ ይመዝገቡ መጀመሪያ።
እሺ ምንድን ነው ስላልተመዘገቡ ነው። አዎ ሁለት ብርና አስ- ከአስር ብር ነው። ሁለት ብር ለታዊ ነው። አስር ብር ደግሞ የሳምንት ሙሉ
የሳምንት ሙዚቃ
ሙሉ ሙሉ አይ
አ የሳምንት
ለሳምንቱ ብቻ
በየሳምንቱ አስር ብር ዕለታዊ ሁለት ብር ይቆርጥና ትኬት ይሰጡታል መጫወቻ። በዛ ትኬት ነው የሚጫወቱት።
አዎ ኮከብ ዘጠና ዘጠና ዘጠኝ ሰማንያ አምስት ዘጠኝ ሰማንያ አምስት አዎ መሰላ መጨረሻ ላይ አዎ
ብዬ እደውላለሁ። ከዛ ይደውል። ከዛ ይመዘገባሉ።
እሺ ከዛ ሶስት ቁጥር